ሄሎ ሄሎ ወይ
ሰላም ወደድጄ ነበረ በእናቱ ተቃራኒ ነው አስወጪልኝ እሺ ሁለቱንም ንገረኝ እሺ ሁለቱን እሺ ሰማንያ አራት ዜሮ ስድስት እና ሰማንያ አራት ሀያ ሰማንያ ሰባት አራት
ዜሮ ስድስት እና ሰማንያ አራት ሰባት ነው
ሰማንያ አራት ማነው ስምህ
ሀያ ሰባት አዎ።
ማነህ ብሩክ
ብሩክ አለማየሁ እሺ ዜሮ ስድስቱን እየሰራው ነው የታኛው ሀያ ሰባት ነው።
እሺ አንድ ይቀጥል
እሺ ያሳለምኩኝ አዎ፣ ሶስት እየሆነ ብሰራ ብሩክ
ተው በርገር ሀያ ሁለት ግን ምን ሆነክ ነው እንደዚህ አስራ ስድስት ደቂቃ ሆኖታል እኮ ብሩክ አይ እኔ አሁን ያስኩት ሌላ ቆይቶ እንደሆነ ከሌላው ተሆነ አንተ ጋር የገባ
የመጀመሪያውን እየሰራው ነው ዜሮ ስድስት እየሰራ ሆኖ አዎ ይሄ ሀያ ሰባቱ የሀያ ሰባቱ ግን አስራ ስድስት ደቂቃ ሀያ ሆኖታል።
ሰባቱ ገና እኔ ጋር ሶስት ደቂቃ ሶስት ደቂቃ ይላል ገና እሺ
ሶስት ደቂቃ የተነሳው ማለት ነው በሁለት
እሺ ሌላ አንዴ ሌላ አቤት ሌላው ብሩክ አቤት አቤት አስወጥቼዋለሁ እሺ አስወጥቼ እላለሁ እሺ ተመስገን
እሺ ብሩክ